አቤት አቤት
cash out ለማድረግ ነበረ
ስንት ብር
አምስት ሺህ ብር የሚለው እ cash out የምታደርገው እ፣ የዛሬ match የዛሬ match ያለበት ነው ወይስ?
አዎ አዎ ሁሉም የዛሬ ነው።
እሺ እ፣ እንዴት እንደምታደርግ ነው step ኡ እንድነግርህ የፈለግከው?
አዎ ቤት ቤት ነው ያለሁት።
እሺ today's bet የሚለው ላይ ግባ።
እሺ ከዛ እዛ ላይ my bet my bet የሚል ያመጣል። ከዛ እዛ ላይ cash out ማድረግ ትችላለህ። እሺ
የት የት? በትኬት ነው
ምን አልከኝ?
በትኬት ነው በትኬት ነው ኦንላይን አይደለም።
በትኬት ነው ማለት
በ- በትኬት ነው የቆረጥ ነው በወረቀት ሄደህ ማለት shop ነው።
ላይ- shop ላይ እም፣ እኮ shop ላይ ሄደ የቆረጥከው ከሆነ እኮ እንትን አትልም። ጄሪ አይቻልም። sh- shop ላይ ሄደ ካሻ ማን ነው እንትን በትኬት የቆረጥከው ከሆነ አትችልም። እሺ
እሺ እሺ እሺ አባቴ፣ ስለ ደወልክ እናመሰግናለን። መልካም ምሽት።